ये भाई लोग नहीं ಏನು ಏನು ಹೇಳ್ತಾರೆ ጤና ይስጥልኝ አብሮ ይስጥልን። አይሰማም?
የሬ ጭሮ ነኝ ውስጥ ያሬት ሰላም ነው። እንዴት ነህ?
እግዚአብሔር ይመስገን ሰላም ነው አለን አለ ትንሽ ፋይናንሶች አል- አይገቡልንም እንዴ ዛሬ አልገቡም እ፣ ፋይናንስ ዛሬ አይገባም፣ ግን ቴሌግራም ላይ ጻፍላቸው።
ጻፍኩላቸው ምንም መልስ የለም እሺ።
ብታይ ምንም ከዛ አልተፈ- ትኬት መቁረጫ እንኳን የምትሆን ትንሽ ብር ልኬ ነበረ
okay፣ እሺ። ያው እነሱ ስለማይኖሩ ነው፣ እኛ ደግሞ access ኡ የለንም እንደዛ የማድረግ ያሬት።
ኦኬ ለዛ ነው እነሱ ናቸው ከብር ጋር በተመለከተ እነሱ ናቸው እንትን የሚሉት።
okay እሺ አይ ለዛ ለእነሱ ነው እሺ።
ምናልባት የሚነገር ብዬ ነው አይ በብር ምክንያት እኛ እንትን ስለማንል እና- እናንተ ናችሁ directly contact የምታደርጉት ከእነሱ ጋር።
እሺ እሺ እሺ እሺ አመሰግናለሁ ሌላ ጊዜ ቀደም ብለህ እንትን በል እሺ።
እሺ እሺ እሺ።
እሺ